ይስጥልን ዋሽንግተን የህክምና ማዕከል ሄሎ
ሄሎ አቤት መልሱን አይቼዋለሁ። ስድስት ሺህ ስምንት መቶ ምናምን ነው የሚለው አይደለ?
አዎ ስድስት ሺህ ስምንት መቶ ሰባ okay በቃ ጠቅላላውን አሁን የላኩልሽን አሁን hello ፎቶግራፉን አሳይተሽ። okay ቀጠሮ መቼ መቼ ነው ያላችሁ?
ለማን ነው ለእርሶ ነው ለእኔ ነው።
በ- በማንኛውም ሰዓት መምጣት ይችላሉ። እዚህ ወረፋ ምናምን መጠበቅ የሚችሉ ከሆነ ቀጠሮ የቱ ጋ- የምንይዘው በጣም critical case ላይ ለሆኑ ሰዎች ብቻ ነው።
ማለት ማለት እዚህ መጥተው መጠበቅ የማይችሉ ኦክስጂን ላይ ምናምን ያሉ ሰዎች አሉ አይደል? ልክ አይ እኔ እንደዛ ነው።
እዛው ሙሉ ቀን መዋልም መጠበቅም አልፈልግም።
እ፣ በቀጠሮ መጣለሁኝ።
ቀጠሮ ሌላ ባያዝም ሀያ አራት ሰዓት ነው የምንሰራው። በማንኛውም ሰዓት መምጣት ይችላሉ።
ወረፋ የሌለበት ሰዓት ነው የምፈልገው።
እሺ እንደዛ ከሆነ ስልክ ልስጦት እና በምን ሰዓት መምጣት እንዳለቦት ወረፋ ሳይኖር ይነግሮታል። የ MRI ስል በቃ በቃ ሌላ እ፣ ሌላ branch አላችሁ ሩዋንዳ ጋር ነው ያለም የእናንተ?
ይሄኛው ዋናው ሩዋንዳ ጋ ነው። ሌላ ደግሞ የቡልቡላ አለን። ሩዋ- እዛ የ MRI የለም። እዚህ ብቻ ነው ያለው።
እዛ ነው ያለው። okay እዚህ ብቻ ነው እሺ፣ ያለው።
ላኪልኝ ቀጠሮ የሚያዝበትን ስልክ text አድርጊልኝ በይ። እሺ እሺ፣ እሺ ማድረግ ትችያለሽ ወይ ልጻፈው?
እ፣ ልንገሮት እንደዚሁ እሺ ያዝልኝ፣ ቆይኝ አንዴ ንገሪኝ በይ።
ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ አዎ okay እሺ እሺ
እም።